understanding too? Hello?
ውጌሻ class መጀመር ፈልገን ነበር እና መመዝገብ ይቻላል?
ይቻላል። አዎ፣
class ኡ ጀምሯል?
class ተጀምሯል። አዎ።
ስንት ነው? በሳምንት ስንት ቀን
ምኑ ወንድሜ?
class ኡ በሳምንት ሁለት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል።
Okay፣ እሺ። ስንት ነው ብሩ? ብሩ ስንት ነው?
ብሩ በ credit hour ሰባት መቶ ሀምሳ ብር ነው። Total credit hour ኡ ሀያ credit hour ነው። class ኡ የሚሰጠው ለሶስት ወር ነው።
እሺ፣ ስንት ማለት ነው ሲደመር?
አስራ አምስት ሺህ ማለት ነው ለሶስት ወር።
ስንት class ነው አሁን ያለው? ሙሉ ከፍዬ ነው የምጀምረው?
አዎ።
Okay፣ እሺ።
እሺ።
እሺ።